Hello? Financially? ሄሎ ሄሎ
አይሰማም?
ሄሎ ይሰማኛል። ምን ልርዳዎት?
ደውለሽልኝ ነበረ እሑድ ዕለታ እሺ order ኡ ሰኞ ዕለት ሸጎሌ እንደሚመጣ ነግረሽኝ ነበረ።
እሺ አልመጣም።
order ኡ አልመጣም። አዎ ሌላ ትናንት አልተደወለልዎትም?
ትናንትና ማታ ለ- ሁለት ለ- ለአንድ ሀያ ጉዳይ ምናምን ነገር ደውለው ነበር።
ይመጣል ብለውታል?
ወደ ሸጎሌ የሚመጣ መኪና ካገኘን እንልካለን ነው ያሉት። እና እርግጠኛ ነገም በዓል ነው፣ ካላንደር ይዘጋል።
እ
ዛሬ የሚመጣበትን ያለ በዚህ ስልክ ቁጥር ነው ወደላ ያደረጉት?
በዜሮ ዘጠኝ ዜሮ ስምንት
እሺ አንዴ መስሎኝ። እሺ ዜሮ ዘጠኝ ዜሮ ስምንት ሀያ ስድስት ሀያ ስድስት ስልሳ ዘጠኝ አስር መህዲ የሚለው order እሑድ ዕለት የደወልኩት
እሺ
እና ጥቅል ጎመንም አለ ጎመንም አለ ሽንኩርት አለ ቲማቲም አለ በጣም ብዙ ብዙ ኪሎ ነው።
እሺ አንዴ ጠብቁኝ መስመር ላይ እ መነን ኮንዶሚኒየም ነው
አይ አይደለም ሸጎሌ፣ አንበሳ ጋራጅ ሸጎሌ ሸጎሌ። አዎ።
okay እሺ እሺ check አድርጌ ማን እንደያዘው driver መልሼ ልደውልዎት እሺ እናቴ አመሰግናለሁ። በተቻለ መጠን ግን ደውለሽ ዛሬ ቢያንስ ከስራ ሳንወጣ በፊት ይመጣ እሺ አዎ order ኡትንም እያየሁኝ ነው እ ቲማቲም ሽንኩርት white cabbage እና ድንች አይደለ አዎ እናቴ እሺ እሺ መልሼ እደውልዎታለሁ እሺ መልካም